እደውላለሁ። hello hello ሆዬ
ተቋረጠ።
እ
አይ አንድ ይጠብቅ።
እሺ
ቆይ ስልክ ልስጥህና እስቲ እሱ ጋር ደውልለትና እሺ እሺ የት በቃ ባልሆነ?
ስጠኝ እሺ ዜሮ ዘጠኝ ቆይ አትወስድልኝ ቆይ አንዴ ዜሮ ዘጠኝ
አስራ አንድ
አስራ አንድ ዘጠና ስድስት
ዘጠና ስድስት አስራ ስድስት አስራ ስድስት ዜሮ ዘጠኝ
ዜሮ ዘጠኝ አዎ
እሺ በዚህ ደውዬ ደውልለትና ሱቅ ወይ- ሱቅ የት አካባቢ ነው በለው።
እሺ
እሺ